ቴክኒክ ፈልጌ ነው። ኤማንዳ ባርና ሬስቶራንት
የ BGI ቁጥሮትን ይነግሩኛል?
እስኪ number ልንገርሽ ሁለት ዜሮ ሰማንያ አምስት እሺ
ዘጠና ስምንት እሺ፣
ሰማንያ ስድስት ዘጠና
ትንሽ ጠብቁኝ። ሁለት ዜሮ ሰማንያ አምስት ዘጠና ስምንት ሰማንያ ስድስት ዘጠና ነው አይደል ያሉኝ?
ኤማንዳ
መስመር ላይ ጠብቁኝ።
ዘጠና ስምንት ሰማንያ ስድስት ዘጠና
አሁን በነገሩኝ TIN number ማግኘት አልቻልኩም። ምናልባት እ፣ የተመዘገቡበትን ስልክ ቁጥር ይነግሩኛል? በዛ እፈልጋለሁ።
ዜሮ ዘጠኝ አስራ ሶስት
እሺ
ስልሳ
እሺ፣
ሰባ ስድስት ሰላሳ አራት
ሰባ ስድስት ሰላሳ አራት እሺ፣ አሁን በነገሩኝ ስልክ ቁጥር ማግኘት አልቻልኩም። ሌላ ቁጥር ይኖሮታል? ሌላ ስልክ ቁጥር?
የለውም። በቃ በዚህ ቶሎ በይና ላኪለት። ቴክኒክ የስራ ቀን ነው። እኔ የመስመሩ ኃላፊ ነኝ። ስለዚህ እ፣ እንትን በይለት። አዲስ ቤት ስለሆነ ነው። አሁን በቅርብ የተመዘገበ ቤት ነው።
ስሞትም አልበል
እኔ ጎለንታ እባላለሁ።
ያባት ስም
መንግስቴ
ስልክ ቁጥር የእነሱ የ- የእነሱ ስልክ ይሰጡኛል?
ዜሮ ዘጠኝ አስራ ሶስት ያልኩሽ ስልክ ማለት ነው። ስልሳ ሰባ ስድስት ሰላ አራት ሰላሳ አራት
እሺ እ፣ ምንድን ነው የሆነ ድራፍት ማሽን ነው አይደለ?
አዎ ምንድን ነው አላቀዘቅዝ ነው ያለው?
አዎ፣ አይ ያፈሰሰባቸው ነው። የሆነ ሊንኬጅ አለው ውስጥ ላይ
እሺ፣ ወደ ስራ ጥገና ቁምና ማለት ነው።
አዎ፣ ቶሎ ላኪላቸው።
ሌላ ምረዳ ሄደው ምረዳ ምንም ችግር የለም። በቃ ጨርሻለሁ።
መልካም ቀን